ዳላክ ላይ ልስራ ቤት ቁርጦኗል መለየት እነጠለኝ ክፉ ዘመን ከሚወዳት ባለቤቴ ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ በዝሆን ጸብስ ሲጎዳ ሳር ዝም አይልም ያያል እግዜሩ አይሻለሁ በቀለበቴ እስኪያበቃኝ እኔ ለቤቴ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ እንዳልከዳሽ ቃል አለብኝ እንዳልከዳሽ ዳላክ ላይ ልስራ ቤት ቁርጦኗል መለየት እነጠለኝ ክፉ ዘመን ከሚወዳት ባለቤቴ ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ዳላክ ደሴቱ ናት አይቻንድ መርከብ በማዕበል ተይዛ ሲያስጨንቃት ወጀብ እንስት ሕፃን ይዛ ቆማ ከመርከቡ ለአምላክ ብትነግር ጸጥ አለ ወጀቡ በእንዲ ነው ሕልሜ ሲፈታ ለሕፃን ነፍስ ይራራል ጌታ አትሁት ብሎት ያለ ኃጢአቱ መዳን ሆነ ለመርከቢቱ ቂም አውቆ ልቡን አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሽው ፍቅርን በጊዜ አይሻለም ወይ በሱ ጊዜ እንዳልከዳሽ